ማስተላለፍ ወደዛ ማስተላለፍ እነሱ ላይ መብት ነው። እኔ ወደ አንተ ብር አላስተላልፍም። ያለ ቃል ምንድን ነው የምታወራው? ብር እኔ ወደ አንተ ማስተላለፍ አልችልም። ወደ አንተ ማስተላለፍ እችላለሁ። ታዲያ ምንድን ነው ፈቃድ አይፈልግም።
ሄሎ ሄሎ
ሄሎ፣ ጤና ይስጥልኝ፣ ጤና ይስጥልኝ።
ሁሉ ስፖርት ነው ምድርዳውት እንትን ነበረ ይኸውልሽ፣ ትናንትና አስራ- ማለት ወደ አስራ ሶስት ሺህ ምናምን ብር በልቼ ነበረ ግን አስራ ሁለት ሺህ አምስት መቶ ብር transfer ስል ብሩ የት እንደሄደ መሀል ላይ ጠፋ።
እሺ፣ transaction history ውን ይግቡና እ፣ screenshot አድርገው ቴሌግራም ላይ ይላኩልን።
እ፣ ግን በቴሌግራም እኮ እንትን ልክ ያለው ቁጥሩን ቁጥሬ ልኬ ምንም አላላችሁኝም ማለት ቁጥሩ ብቻ የቲኬት አይደለም number ኡን የ transaction history ውን ነው የሚልኩት። transaction history ላይ ይግቡና እ፣ አለች አስራ ሁለት ሺ አምስት መቶ ተቀምጣ ያዩዋታል። transaction እሺ።
ያደረጉበት እሱን እሺ።
screenshot አድርገው ቴሌግራማችን ላይ ከነ ስልክ ቁጥሩ ይላኩ።
እሺ ሁለት ሶስት ጊዜ ነው የሞከርኩት። ደስ ይላል። እሺ ልላክልሽ፣ ችግር የለውም።